hello
ጤና ይስጥልኝ ፓሪስ ቤ ነው የምንደውልልዎት።
እሺ
አሁን በቴሌግራም ላይ መልእክት ልልክልዎት እኛ ሞክረን ነበር። ይሄ ቁጥር ቴሌግራም የለውም ነው የሚለን ወይስ ሌላ ቁጥር ይጠቀማሉ?
maybe እንትን አ- at ኢትዮ አበሻ ብለሽ ሞክሪው ይሻላል። ወይ ደግሞ ዜሮ ዘጠኝ ሀያ ስድስት ሀያ ስድስት ነው የሚልሽ።
ዜሮ ዘጠኝ ሀያ ስድስት ሀያ ስድስት ሀምሳ ሀያ አራት
ስንት አሉኝ?
ሀምሳ ሀያ አራት እ፣ በሱም ቢካለሽ አት ኢትዮ ሀበሻ ብለሽ ኢትዮ ቴና ስፔስ ብሎ ሀበሻ
እሺ በዚህ በሰጡን አድራሻ እንሞክርልዎታለን።
እሺ ማለት ነው።
መልካም ቀን።